አልችል ስወደድም ስጠላም ሽዬ ብዙ ኖሬያለሁ ከስም ጋራ ከሰው ለመኖር ተቸግሬያለሁ መሸነፍ መቃም ስፈላጊ ነኝ ሲመር ሲነጋ መሸነፍ መቃም ስፈላጊ ነኝ ሲመር ሲነጋ እየደከምኩኝ ሁሌም የምበላው የልፋቴ ነው ኖሬም ሲበቃኝ ትቼ የምሄደው መተኬሰ ከስም በስተቀር ሀብትማ ቃልም ፈራሽ ነውና መልካም ለመሆን የትኛው ይሆን ቀናው ጎዳና መሸፍ ነጋ ስንፈላጊ ላይ ሲመሲ ነጋ ወስደው ቢታዩም ይገናል ነገሩ ጠልቀው ቢገኙም ይወራል ነገሩ ገልጠው ቢታዩም ይወሳል ነገሩ እንደው በዝናው ገኖ ነገሩ አካል ትቼው ከዓለም ስለይ ስቄ ባይሆነኝ የሰው ወይ ወይ እስካለው ድረስ በምድር ላይ ቆሜ አክብሬ አድራለሁ ሁሉን ለስሜ ስነቀፍም ስጠማም ችዬ ብዙ ኖሬያለሁ ስም አምሮልኝ ከሰው ለማዳር ተችያለሁ ስወደድም ስጠላም ችዬ ብዙ ኖሬያለሁ ከስም ጋራ ከሰው ለመኖር ተቸግሬያለሁ መሸፍ መቃም ስፈላጊ ነኝ ሲመች ሲነጋ መሸፍ መቃም ስፈላጊ ነኝ ሲመች ሲነጋ ገለል እንዳለ ልፉግ ይባላል የራቀ ከሰው እንዳልቆርጥ ጥረት ሆዴ እንዳይጨክን አንጀት አነሳው ልዘን እንዳለ ልኬውን ደግሞ ወኝ አስቀምጦኛል ከስሜ ጋራ ከሰው ለማደር ምን ይሻለኛል መሸፍ ነጋ ስፈላጊ ነኝ ሲመሽ ሲነጋ መሸፍ ነጋ ስፈላጊ ነኝ ሲመሽ ሲነጋ ለብሶ ቢወጡም ይወራል ነገሩ አምሮ ቢታዩም ይገናል ነገሩ ደምቀው ቢኖሩም ይወሳል ነገሩ እንደው በዘናው ገኖ ነገሩ አካሌን ትቼው ዓለም ስለይ ስቄ ባይሆን የሰው ወይ ወይ እስካለው ድረስ በምድር ላይ ቆሜ አክብሬ አድራለሁ ሁሉን ለስሜ